hello አቤት ጤና ይስጥልኝ።
አብሮ ይስጥልን ሰላም ነው እግዚአብሔር ይመስገን። ፍሊንትስቶን ሆምስ የደወልኩት እንዳትረሱ።
ቴሌቪዥን ላይ ማስታወቂያውን አይቼ ነበር እና እሺ
እ፣ ስለ አክሲዮኖች ምናምን ለመጠየቅ ነበር ለመግዛት ፈልጌ
የት አካባቢ ነው?
እኔ ያለሁት ወልቂጤ ነው አሁን
okay እ፣ ያው የአንድ አክሲዮን ዋጋ አምስት መቶ ብር ነው።
እሺ ዝቅተኛ መግዛት የሚችሉ ደግሞ የሀያ ሺህ ብር አክሲዮን ነው ማለት ነው።
የስንት የሀያ ሺህ ብር ዝቅተኛው መግዛት የሚችሉት okay ሀያ ሺህ ብር አዎ
እ፣ እሺ አሁን ውስጡ ላይ ስንት ድርጅቶች ናቸው? ዋና ስራው ምንድን ነው? ፍሊንትስቶን ነው ከዚህ በፊት
ም፣ ከሰላሳ አመት በላይ የቆየ ነው። ድርጅት እሺ፣
በኮንስትራክሽን ዘርፍ ላይ ያለ ድርጅት ነው። plus ደግሞ ሪል ስቴት እ፣ ሰርቶ በማስረከብ ላይ ያለ ነው። አሁን ያስረከብናቸው ወደ ስድስት የሚሆኑ site ኦች አሉ። አሁን ደግሞ መሰራት ላይ ያሉ ወደ አስራ ምናምን site ኦች አሉ። plus ደግሞ እንደ አዲስ launch እየተደረገ ያለ እ፣ የብረታ ብረት ፋብሪካ እንዲሁም የሲሚንቶ ፋብሪካ አለ ማለት ነው።
okay እሺ። ስለዚህ እ፣ የት ይሆን ነው መግዛት የምንችለው?
እዛ ሆኖ መግዛት ይችላሉ።
እ፣ ምን ላይ በምን?
በንግድ ባንክ
ኦኬ እዛ ይሸጣል።
አ ስሞትም አለበት።
እ፣ አረጋዊ ይባላል።
ኦኬ ዛሬ መሄድ ይችሉ ይሆን እንዴ? ባንክ ሜቢ ቼክ ላድርጎት።
እስኪ ከተመቸኝ እሄዳለሁ።
በቃ ይሄዱና ካጡ ደግሞ ይደውሉልን።
እሺ ከዛ እንትን እናደርግ
እሺ።
ይደውሉልን።
አቤት አይሰማ hello አቤት አቤት አይሰማ።
ከሳ- ከሰዓት አካባቢ check ላድርጎት እንዴ? ይችላል።
እሺ እሺ በቃ check አድርጎታለሁ።
በቃ እሺ፣ አመሰግናለሁ።
እሺ ምንም ማለት